hello ሰላም ጤና ይስጥልኝ። ቴሌቪዥን
እንትን ነበር። እንዴት ነው ይሄ ከቴሌ ነው ጋር ግንኙነት አላችሁ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ።
ደውያለሁ እኮ አንድ ቁጥር ላይ ለመመዝገብ፣
ተመዝግቤያለሁ።
ሶስት ቁጥር ለመጫወት
ሶስት ቁ- ሶስት ቁጥር ለምን
አዎ ሶስት ቁጥር ለመጫወትም ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚል አለ። ጥያቄና መልስ ኮ- በ coin ነው። coin ሁለት ቁጥር ላይ ለመግዛት ጥያቄና አይ፣ መልሱ ከቴሌ ጋር አቤት።
ግንኙነት አላችሁ?
አዎ
እሺ፣ ትክክለኛ ከሆነ እሺ።
እሺ